ሄሎ
ሄሎ
ሄሎ
ይሰማል?
ይሰማኝ
እ፣ ከሁዳ ባይክ ማኑፋክቸሪ ነበር ደውል ደውለህልኝ ነበር አሉት።
ከምን ከምን
ወዳ ሳፊ ባጃጅ
አዲስ ባጃጅ
ሳፊ ባጃጅ አይሰማም? ሄሎ Hello፣ ይሰማኛል ወይ?
ከሳፊ ባጃጅ ነበረ።
ይሰማኛል ወይ? እሺ እና ምን ልታዘዝ?
ደውለህልኝ ነበር። Hello አ፣ በስ። Hello አይሰማም?
ይሰማል?
ከምንድን ነው ያልሽኝ?
ሳፊ